ሎ ጤና ይስጥልኝ በሽኩት
ጤና ይስጥልኝ እንትን አንድ ትኬት ነበርና betting እሺ
አንደኛው ላይ ለቀቀልኝ። Postponed የተደረገው የሙኒክ ላይ ማለት ነው።
እሺ አንደኛው ላይ ደግሞ አለቀቀልኝ።
የሙኒክ ነው ሁለቱም ጨዋታዎች
ሁለቱም postponed የሆነ የሙኒክ እና አንዳንድ ቀይ ማለት ነው። አንደኛው ላይ ለቆልኛል፣ ግን የአንደኛው ላይ ደግሞ አለቀቀም።
እሺ cashier code ኡን ትነግረኛል
ኮዱን
የትኬቱን የ cashier code ማለት ነው ቸር A
Okay ትኬት ID ውን ነው የምነግረኝ እሺ
A ስልሳ አንድ
እሺ አንዴ እሺ ይቅርታ እሺ A ስልሳ አንድ
ሰባ ዘጠኝ
እሺ ሰባ ዘጠኝ አስራ ስምንት አስራ ስምንት ዜሮ ስምንት ዜሮ ስምንት B
B
ሰማንያ ስምንት ሰማንያ ስምንት F F
F F
ሰማንያ ዘጠኝ እሺ
D D
ዘጠኝ ዘጠኝ
E
እሺ C C አ C አ C
እስቲ ድገምልኝ። ልክ አይደለም ID
A ስልሳ አንድ እሺ ሰባ ዘጠኝ
አስራ ስምንት
ዜሮ ስምንት አስራ ስምንት ዜሮ ስምንት አይደል?
አዎ ዲ
ከዛ ዲ ነው አ ዲ ዲ ዲ ዲ ሰማንያ ስምንት በቃ አግኝቼዋለሁ። እሺ ቦነስ መልሶልሃል። እሺ ስንት አለው ቦነስ?
አራት መቶ ብር እሺ እሺ እሺ ቴንኪው ችግር የለም።